ሰላም ጤና ይስጥልን ቤተሰብ።
እሺ እንትን ለመጠየቅ ነበረ።
እሺ ምን ነበር?
የሆነ አንድ ጨዋታ ያልታረመ ነበረ። አንድ ቀን አልፎታል።
እሺ ችግር የለውም።
ሆላንድ ሊግ ላይ ማለት ነው። ተራዝሞ ነበር የተጫወቱት።
አ አ አ እስቲ cashier code ንገረኝና አሳውቅልሃለሁ ካልታረመ።
ምኑን?
cashier code የሚል የለውም?
okay ልንገርሽ።
አ እሺ አንዴ እንዳዘጊው አልዘጋውም።
መቶ አምስት እሺ መቶ አምስት
አርባ ሁለት አርባ ሁለት ዜሮ ዜሮ ሰባት
እሺ customer ስለመጣነሽ
አ እንትኑ ትኬቱ win ነው፣ ግን ያኛው እንትን ስላላለ ነው የአራት ነው። በቃ አሳውቅልሃለሁ። እ ከደወልክ መቅደስ ብለህ ደውል፣ ችግር የለውም። እልክልህና ይታረማል፣ ችግር የለውም።
በዚሁ ስልክ ነው የምደውልልሽ ወይስ
አ በዚህ ብደውልም ታገኘኛለህ፣ ችግር የለውም።
ወይ ንገረኝና ደውልሽ አንቺ።
አ ወይ እደውላለሁ ሲመልሱልኝ፣ ወይ እኔ እደውልልሃለሁ።
እሺ ደውይ።
እሺ እሺ